አቤት
ነው ጤና ይስጥልን።
ይስጥልን።
ኪሮስ
አዎ
እንደምን አደርክ?
እግዚአብሔር ይመስገን።
ከኢትዮ ቴሌኮም ነው የምደውልልህ። ኪሮስ የኢትዮ መቶ ሰላሳ መቶ ሰላሳ lucky slot እየተጫወትክ ነው አይደል?
እ፣ አዎ አዎ ሀያ ሺህ ብር ደርሷል። congratulation I think accept ተቀብለሃል አይደል? ሀያ ሺህ ብር አዎ አዎ አግኛለሁ እኮ ሰማንያ ዘጠኝ ጥናት ላይ ልክ ያለሁኝ message
thank you very much ኪሮስ። እ፣ ያው እንትን ሪፖርት ማስገባት ስለሚኖርብን ዋት አንድ እ።
የቴሌግራም group ላይ invite አደርግሃለሁ።
እሺ።
ያህልና ፎቶ ትልክልናለህ ኪሮስ።
አ፣ በዚህ ስልክ ቁጥር
no ሌ- ሌላ እንትን ቴሌግራም group ላይ share አደርግሃለሁ በሌላ ስልክ ቁጥር። ይሄ መደበኛ ስልክ ቁጥር ስለሆነ ነው።
ነው።
yeah
እሺ እሺ እሺ thank you thank you very much እሺ፣ በጣም አመሰግናለሁ። እሺ እሺ።